ሰላም ቤት ቤት ራዴ ሌላ ሄሎ አቤት ቤተሰቤት ጤና ይስጥልኝ። አዎ ቤተሰቤት አረ ይኸው ከአርብ ጀምሮ ዊዝድሮዋል ምንም አልወጣልኝም።
አዎ ጠቅ ትንሽ ብላችሁ እስካሁን አዎ እየጠበቅኩ ነው።
ትንሽ እያስቸገረ ነው። የሳንቲም ኮድ ልስጥክ።
ሳንቲም ጋርም ሳንቲም ደውዬ እስከ ማክሰኞ ጠብቅ ብለውኝ ነበረ ትናንት ደውዬ ይኸው አዎ ማክሰኞ ሆነ ይኸው እኛም እነሱን ነው እየጠበቅን ያለ ነው ወንድሜ። ስልካቸውን ልስጥክ። የሾርት ኮድ ዘጠና ሶስት ስልሳ ሺ አረ አለኝ አለኝ በቃ ግን በእነሱ እነሱ ነገ ሲበና ጠብቅ ብለውኝ ነበር።
አዎ ግን እስቲ አዋሯቸው በጣም አሁን እንደዛ እያደረግን ነው።
ምን ይሻላል ታዲያ አሁን ስንተኛው ቀን እኮ አዎ ገባኝ። እስቲ አሳውቃቸው እነሱ ጋር ነው አሁን ትንሽ ችግር ያለው። እሺ ይስማሙ። እሺ እሺ